ካስገባህ በኋላ ምን ይጠቀማል?
የሰበራ መረጃ ማዕከል ባንኩት ምልርዳዎች
የግለሰብ ስም ነው ይወጣልኝ እንትን ስል ወደ አዎ።
ባንክ እ አዎ ሳ- ሳራ መምህር ነው የሚለው አይደል?
አዎ አዎ አዎ ወይ ደግሞ ይሄ ስኮር ሲጠራ አዎ፣ እሱ ነው የክፍያ አካውንት።
አሀ የዋናው ት- ቢሮ ትኬታ እንትን አይደለም እንዴ?
ይሄ የኢቲኤስ የጥሪ ማዕከል ኤጀንሲ ነው የ Ethiopian Airlines agency እ እንጂ የ Ethiopian Airlines ትኬት office አይደለም።
አሀ እና እ- በምን እንትን ይሉታል እነሱ በ- በምን ይደርሳቸዋል message ኡ?
ትኬቶትን እንሰራሉታለሁ ከዛ በኋላ ቴሌግራም ይጠቀማሉ ያልኩት መዛ አይ- እንልክሎታል።
አይጠቀሙም። አ፣ ችግሩ እኮ እነሱ ቴሌግራም አይጠቀሙም። ቁጥር እንደ እንትን message እሱ- እንደሚገባላችሁ እ በላኩልን ስልክ text ይገባላችኋል።
text ይገባላቸዋል ለእነሱ አዎ
በቃ እሺ።
እሺ።